ቢወጣለኝ ብገላግለው ቢወጣለኝ ብገላግለው እህል በል ምነው ከሳሽ ጠቆርሽ እህል በል ሆነ ጥያቄያችሁ እህል በል ሰው አለ በሆዴ እህል በል እንዴት ስላሳያችሁ እህል በል እንዴት ስላሳያችሁ እህል በል እህል በለው እህል በል ቢወጣ ድንገት እህል በል ደስ ይለኝ ነበረ እህል በል አድጎ ብታዩት እህል በል አድጎ ብታዩት እህል በል እስቲ ላምጥህ እህል በል እስቲ ላምጥህ ብትወጣለኝ ብገላግልህ ብትወጣለኝ ብገላግልህ እህል በል እንዲህ ከምሰቃይ እህል በል ዳግም አርግዤው እህል በል ይሻለኝ ነበረ እህል በል አይና አይኑን ባየው እህል በል አይና አይኑን ባየው እህል በል ከሆዴ ተቀምጦ እህል በል ናፍቆቱ ጎዳኝ እህል በል በእጄ እንዳልዳስሰው እህል በል ባይኔ አይታየኝ እህል በል ባይኔ አይታየኝ እህል በል እስቲ ላምጠው እህል በል እስቲ ላምጠው ቢወጣለኝ ብገላግለው ቢወጣለኝ ብገላግለው እህል በል ጠይም ልጅ አርግዤ እህል በል የማይወጣውን እህል በል ብልህ ብል እህል በል የማልወልደውን እህል በል የማልወልደውን እህል በል ውሸቴ ነው እንጂ እህል በል እህ ማለቴ እህል በል እንዳይወጣው ቃለው እህል በል ቤቱ ሆነ ዋንጀቴ እህል በል ቤቱ ሆነ ዋንጀቴ እህል በል እስቲ ላምጥህ እህል በል እስቲ ላምጥህ ብትወጣለኝ ብገላግልህ ብትወጣለኝ ብገላግልህ እህል በል እስቲ ልውለደው እህል በል እስቲ ልውለደው ቢወጣለኝ ብገላግለው ቢወጣለኝ ብገላግለው ቢወጣ